ጤና ይስጥልኝ የለቪዛ እጅጌ ነኝ። የባኮተማ የተገዘብ መረጃ ልጽፍ
አብሮ ይስጥልን። ወደ ውጭ ለመሻገር ፈልጌ ትኬት ለመቁረጥ ፈልጌ የት አካባቢ ነው የምቆርጠው?
እሺ ኦንላይን እርስዎ በራሶት application ካሉት መቁረጥ ይችላሉ። አሊያም ደግሞ በአቅራቢያት የሚገኝ ticket office ሄደው መቁረጥ ይችላሉ።
አይደለ?
እ፣ አዎ እ፣ እ፣ ብሔራዊ አካባቢ እ፣ አንድ ticket office አለ።
እ? እ?
ብሔራዊ
ብሔራዊ ብሔራዊ ኢትዮጵያ ሆቴል
እሺ።
አካባቢ ያገኛሉ። አሊያም ደግሞ ቦሌ ስካይላይት ሆቴል።
በቃ እዛው ለመምጣት እችላለሁ። እሺ።
እሺ፣ ተጨማሪ ጥያቄ ያሉት?
ሌላ እንኳ የለኝም። እኔም
እሺ፣ ወደ ሄለቪዥን ስለደውሉ እናመሰግናለን። መልካም ቀን።
ለሁላችን